ወይ hello ተቋረጠ። አዎ የዩሉት ነበር። አዎ fail ያደርጋል።
እሺ አልሚ ቆልም አለ ተስፋዬም አለ። አልሚ ቆል እንደውም ብዙ ጊዜ ነው እንትን ያደረገበት fail። እስካሁን ምንም አልተመለሰለትም።
ይሄ አልተመለሰም።
በቃ ሰኞ ይደውሉልን ያረጋግጡ። ከተ እንትን ካለ screenshot እንልክሎታለን ተመልሶ ከሆነ
screenshot የተመለሰበትን አዎ፣ ካልሆነ ደግሞ ሰኞ እንዲደረግሉት ሰኞ ያስታውሱ።
እሺ እደውላለሁ።
እሺ እሺ እናመሰግናለን። መልካም ምሽት።